hello ጤና ይስጥልኝ አብሮ ይስጥልን
ከድሬዳዋ ነበር ምደውለው።
እሺ እዚህ የዕለቱ ፕሮግራም አለ መሰለኝ ድሬዳዋ standup comedy።
እሺ standup comedy ለመታደም ነው ቦታ ለመያዝ አዎ፣ እሺ ስምዎትን ይጠሩ
ሰይፍ አምሳሉ
ማን አሉኝ ሰይፈ አምሳሉ።
ሰይፍ አምሳሉ አዎ፣
እሺ ስልክ ቁጥር ይንገሩ ዜሮ ዘጠኝ ሀያ ስምንት
እሺ አስራ አንድ አስራ አንድ ሰባ ዘጠኝ አርባ ሁለት ሰባ ዘጠኝ አርባ ሁለት አዎ፣ እሺ ቢያይ ነው መደበኛ መደበኛ
ለስንት ሰው ቦታ የያዙ
ለሁለት ሰው
እሺ ትኬቱን እዛው በቦታው መጥተው መቁረጥ ይችላሉ እዛው በር ላይ ያሉ ክፍያ ይችላሉ እዛው መፈጸም ይችላሉ hello
እሺ እሺ፣
እሺ መልካም ቀን እሺ እናመሰግናለን።
ይቻላል